ዊዝድሮ አረጋን ነበር
የብቻ ወይ ቁጥር ንገረኝ።
ያው የደወልኩልሽ እሺ፣ ሰላሳ ሁለት መጨረሻው አዎ
ሀያ ሀያ ሺህ እና አንድ አስራ አራት ሺህ አይደለ?
አዎ አዎ አዎ ወደ ዜሮ ዘጠኝ አስራ ሁለት ዜሮ ስምንት ሀያ ስምንት ሰላሳ ሁለት አዎ አዎ ልክ ልክ ነሽ።
ልክ ነው።
ያው አድርጌልሃለሁ። እሺ ሶስቱን እሺ አም- እሺ አመሰግናለሁ።
እናመሰግናለን። እሺ መልካም ቀን።
እሺ እሺ ላንቺ